ጠብታ አምቡላንስ Hello፣ አቤት።
አምቡላንስ ቁጥር ነው።
አዎ ጠብታ አምቡላንስ ነው።
ኦሮሚያ ህንፃ ላይ ሰው ተጎድቷል።
የት ኦሮሚያ?
ለአምቡላንስ ኦሮሚያ ህንፃ ቦሌ መድኃኒዓለም ቦሌ መድኃኒዓለም። በምንድን አ- ነው?
ቦሌ መድኃኒዓለም ኦሮሚያ ህንፃ ሰላም ሲቲ ፊት ለፊት እሺ ምን ሆኖ ነው የተጎዳው?
ከህንፃ ላይ ወድቆ ነው
ህጻን ልጅ ነው?
እ?
ትልቅ ሰው ነው? ህጻን ልጅ ነው?
እ?
ህጻን ልጅ ነው የተጎዳው ወይስ?
አ ቤ- ቤት እያጸዱ ነበረ
እሺ ከ- ከህንፃው እዛ ገመዱ እንትን ለቆት ወድቆ ነው
ራሱን ስቷል።
አ
ኃላፊነቱን አብሮ የሚወስድ ሰው አለ? አብሮን የሚሄድ
እስቲ መልሼ ልደውልልሽ እ፣ በቃ አነጋግሬ በቃ እሺ ወይ ሰላሳ ዘጠኝ ወይስ ዘጠኝ ሰላሳ ዘጠኝ ደውሉ።
ዘጠኝ ሰላሳ ዘጠኝ አዎ ወይ ዘጠኝ ዜሮ ሰባት ደውል። ኃላፊነቱን እሺ።
የሚወስድ ሰው ካለ እንመጣለን።
እሺ